ጤና ይስጥልኝ ሁሉ ስፖርት ነው፣ እባክዎ ምን ልርዳዎት?
ያለ hello ሁሉ ስፖርት ነው፣ ምን ልርዳዎት?
እ በ account እንትን ጮት ነበርና እም
ማለት ሁለት ጊዜ አንድ ሁለት ሺህ ብር አንድ አንድ ሺህ ብር transfer ወደ ቴሌ ብር ሳረግ እዚህ ጋር ቆርጦታል፣ ግን ወደዛ አልገባም።
እሺ ከ transaction history ላይ screenshot አድርገው ያልገባልዎትን በቴሌግራም ይላኩልን።
እዚህ ላይ ያወጣዋል።
አዎ more የሚል አለ። ከሱ ላይ transaction history ይገቡና ያመጣሉታል።
እሺ።
እሺ፣ በቃ በቃ።